ሰላም ጤና ይስጥልኝ።
ወደ account withdraw አድርጌ ነበርና አልገባልኝም። minus አድርጎ መቼ ነው?
አሁን አሁን ነው? በስቲ በስቲ ቁጥር የደወልክበት ነው?
በዚህ ቁጥር አዎ፣ ስንት ብር? እ እ ሶስት ሺ አምስት መቶ ብር።
እሺ ጠብቀኝ።
እሺ
አሁን ገብቶላል። እሺ ስለደወልክ ነው። አመሰግናለሁ። መልካም ቀን።
እኔም አመሰግናለሁ።
እሺ